Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከቢጃ የጥሪ ማዕከል ነበር የምደውለው። ሀይሚ ሽሮ ኖት?
አዎ ጥሩ። እሺ፣ የቢጃ የአዲስ መለያ ኮድ በ text ገብቶሎታል?
አልገባልኝም።
እሺ፣ ልንገሩት የያዙ
text አድርግልኛል። እሺ የሚመስል text ማድረግ አንችልም፣ ግን አጣራ ያለ ቁጥር ስለሆነ ከቻሉ አሁን በስልኮት ይጻፉ።
ጥሩ። እሺ ንገሪኝ። ችግር የለም።
አምስት መቶ አስራ ሁለት
እሺ አንዴ አምስት አስራት
አምስት አስራ ሁለት አሉ መቶ ሰማንያ ሁለት ብያለሁ። መቶ ሰማንያ ሁለት ሰላሳ አራት ሰላሳ አራት በዚህ እንደው አሁን ይሄ ነው ደውለው አንድ ሰባት ሰባት ደውለው እ ቅሬታ ሲኖሩት ሰማንያ ስድስት ሰባ ሰባት ነው የማፈሉ ቅሬታ ሲኖሩት የቢጃይ ኮድ ተብለው ይጠየቃሉ። ይሄንን ኮድ ይሰጣሉ
እሺ እሺ አምስላለሁ።
ምናሉኝ